ይኸው
ሌላው ጸጋቡ ወይ
እሺ ሰጥ- ጨረስከው?
ምኑን order ኡን ከማክሲ የያዝከው ገና እየተቀበልኩ ነው።
የሞተረኛ ነው አይደለ?
አዎ በዛ ላይ customer ኡ በሀያ ደቂቃ ውስጥ ካልመጣን ያልፈልገውም እያለ ነው።
እሺ ቶሎ አድርስልን።